Hello hello አቤት ጤና ይስጥልኝ።
ጤና ይስጥልኝ ሰላም ነው ደህና እግዚአብሔር ይመስገን ሰላም አለን። ሜላት እባላለሁ ከዶክና real estate ነበር ምደውለው።
Okay ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር።
የት አካባቢ መገናኛ
መገናኛ አዎ፣ እኮ በኋላ አይመቸውም ከአስራ አንድ ሰዓት በኋላ customer ስለያዝ በቃ ችግር የለውም እደውልልሃለሁ።
ይ- በቃ እንደዛ ደውዪልኝና ትነግሪኛለሽ ያለውን ነገር እሺ እሺ thank እሺ፣ መልካም ቀን።
መልካም ቀን እሺ